እግዚአብሔርን ይስራ የራሱ ጉዳይ እንጂ እኛ እንትን አለብን ብንጨርስ ራሱ አንሰራው ማርያምን አንሰራው ሄሎ
ሄሎ
አቤት ሰላም ከችፕችፕ ነበር ምደውልሎት እሺ
ሳምራዊት ኖት አይደለ አዎ እሺ አቮካዶ አልመጣም ብለው ኮምፕሌን አቅርበው ነበር አዎ
አምስት ኪሎ ነው አጠቃላይ የግሩፑ
አዎ አምስት ኪሎ እሺ ነገ የት ይምጣልዎት የካባዶ ሰበን የካባዶ ጂ ሰበን አዎ እሺ እሺ ነገ driver ሲደውል ያንሱላቸው መልካም ምሽት እሺ
እሺ